ሄሎ
ሄሎ ታመና፣ አቤት።
እንዴት ነህ?
ዛሬ ይመስላል አለው። እኔ የምልህ እ የብስራትን order ዛሬ ነው ያወጣኸው?
ብስራት ማን ነው? የት ካሳንቺስ።
አካባቢ ነው? አለ እ?
አይ እየወጣን ነው። ከስቶር እየወጣን ነው።
እኮ ይዘህላታል፣
እ ይዘህላታል ወይ?
አዎ ብስራት የሚል order እየጻፍኩኝ ነው አሁን። አዎ።
እ፣ ሁለት ነው አይደለ?
ስንት ዕቃ ነው ዋሴ? ይኸው ስንት ነው? አንድ ዕቃ no ድንችና ቲማቲም ነው እ፣ እንዳይቀርብኝ እያለች ነው። ሁለቱም
ምን አልሽ?
አንድ አይደለም፣ አንድ አይደለም። hello አቤት ምን አልሽ?
እ፣ አንድ ዕቃ አይደለም፣ ሁለት ነው።
እኛ የተሰጠንን ነው የምናደርሰው። እኛ እኔ ሹፌር እሺ ነኝ።
እያወጣኸው ነው አይደለ? ገና አንድ ዕቃ ነው ያወጣሁት እኔ ተጭኗል። እ፣ ጥብ- order ላይ app ላይ የመጣው እሺ።
አንድ ዕቃ ነው ሰለሞን የሚለው።
ሰለሞን አለ ሰለሞን ወጥቷል። ማን ነው ሰለሞን? እ፣ እዛው store ነው ያለው። እኔ ወጣሁ ጭኛ አሁን ገና ወደ ገርጂ ነኝ።
ኧረ በስመ አብ አንድ ዕቃ አላት በእናትህ ሁለቱም እንዲመጣልኝ እፈልጋለሁ እያለች ነበረ አዎ እኛ ጭናችሁ ሂዱ የተባልነው ነው የምናደርሰው almost እሱ ትክክል ነህ እሺ እሺ ቆይ እሺ አንዴ እደውልልሃለሁ